መሠረተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ህዳር 8 ቀን 2016 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ቅዳሜ ህዳር 8 ቀን 1446 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ እስከ መቼ ድረስ በዚህ ይዘለቃል? ኧረ መቼቱ ያለ ሰው ይበቃል። ያሰቡት ላይሞላ ያሉት ላይሳካ ሰው እንዴት ይኖራል ክብሩ እየተነካ
እሾህ ሆኖ ይውጋኝ ቅዱስ ዓላማዬን ቃሌን ክጄ ብገኝ ቃል ኪዳኔን ሸጬም ክህደት ካተረፍኩኝ የታጋይ ጀግና ደም ጎርፍ ሆኖ ይውሰደኝ አዎ ጎርፍ ሆኖ ይውሰደኝ ከእሳት ባህር ልግባ አቃጥሎ ያንድደኝ ያክስለኝ እንዳመድ ምንጊዜም ማረባ ደግሞም እንዲህ ይሁን የታጋይ ንጹሕ ደም በብሪት ካስረገጠኝ ወግ ማረጌን ትቼም አንጃነት ካማረኝ እረ የዚያ ትውልድ የዚያ ታጋይ አጥንት እሾህ ሆኖ ይውጋኝ። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ጥቅምት አስር ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ ሶስት ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬ ዝግጅታችን በየአስራ አምስት ቀኑ ቅዳሜ የሚቀርበውን የግጥም መድብል ፕሮግራማችንን እናሰማለን።
የዓለም ምስጢር ገላጭ ብልብልብል የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው ምን አለ እንደ ብዕር ሁሉን አሳቲ የደክራን ወጋሽ የክፉ ወቃቲ ምን አለ እንደ ብዕር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ እኻብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልብ አንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን። የዓለም ምስጢር ገላጭ ብዕር ብዕር ብዕር የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው በብዕር ፈትቶ ዶሴ ያቀበረው ታሪክና ጊዜ እስቲ መዝምረው ለጦርነት መዓት አጋልጦ የሚሰጠው የፊትም የሰላም አዛዡ ብዕር ነው። ብዕር ያከበረው ብዕር ያዋረደው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል የዓለም ሕዝብ ቁጥሩ? እስቲ ታውቁ እንደሆን ሳትፈሩ መስክሩ። የዓለም ምስጢር ገላጭ ብዕር ብዕር ብዕር የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ሚስጥር ይገኛል ብዕር የማያውቀው? መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ህዝቦች የሚያጠያይቀው የፍቅርን ጥላቻ አባሪው ብዕር ነው። የብዕር ሮኬት ወጥቶ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ። ብዕር የማያውቀው በዓለም ምንም የለም። የዓለማት ያጠፋ ይኖራል ዘላለም።
እንባዬ ኮበልበል የእናቴ የእናቴ የእናቴ ጡጧ ደርቆ በደረቷ ላይ ተጣብቆ ታናሽ ወንድሜ ጎትቶ ይጠባ አፉን ከፍቶ እንዴት ተስቦ ምን ወጥቶ አባቴም ኮልስ ብሎ ተቀምጦ በመከራና በችግር ገብቶ የልጆቹን መገደል መባረሩ ከስራ እሱን ያሰበ ብቻውን ያውራ የሚበላ የለ የሚቀመስ ሁላችንም እንባ ማፍሰስ ወደ ጎረቤቱ ልቀለውስ ሲሄድ ጭስም አይጭስ እሳትም አይነድ ከአንዱ ቤት ከአንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። ባልንጀሪ እምባዬ እምባዬ ኮለል ብላ የልጅነቴን ጉንጭ ሸርሽራ ትልቅ ጎርፍ ሆና ለረሃብ ለብርድ ያጋለጦኝን ለልመና ለጎዳና ያበቁኝን የቆሙበትን መሬት ሸርሸራ ከነ ስራቸው መለስ እንዳይሉ ጠራጋቸው። እንባዬ ኮለል በል ከድንጋይ ከአፈር ያጋጨ ታምራት ያሳየኝ አስታ በል እንግዲህ እንባዬ ኮለል በል
የወያኔ ኢህአዴግ ድራማ አሁንም እንደቀጠለ ነው። እኛም ደግማችሁ ደጋግማችሁ ጨፍሩብን እንጂ እንላለን።
እንዴ! ኧረ ጨፍሩብን! የስንቷን አፈርሶ ሆዱ ተወድሶ የእያንዳንዳችን ቤት ተሞልቶ በለቅሶ የአማራ ኦሮሞ፣ የጋምቤላ ውጋዴው፣ የአፋር ሀዲያ፣ የሙርሲ ሶማሌው፣ የሌላም የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሐኖች ደም ከርፍታ በስሳ ጨፍሩብን እንጂ ምክንያት ደብድባችሁ የህዝባችን ደም እየጨለጣችሁ እኔ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጠዋት ወጥቶ ማታ እስከሚመለሱ ሲሰነባበቱ ሕፃናት፣ ወጣቱ፣ ደግሞም አዛውንቱ ወያኔ ከመባል አምላክ ይጠብቀህ ሆኗል ምርቃቱ። ጨፍሩብን ኧረ እናንተ ወያኔ ታት የግፈኞች ቁንጮ የገዢ ባለጌ የሙስና ዋሻ መረን ለቀቅ ዋልጌ እንደናንተ ጨካኝ ባለንበት ዓለም ከያኔት ሚዝና ሙሶሎኒ ሂትለር አኳያችሁ የለም። ሰው እንደ ቲማቲም ስትጨፈልቁ እምቢኝ ያለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝ ልጣጭ ስታሽቀነጥሩ ሞትንም ተላመድ ሬሳንም መቁጠሩ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አዎ አዎ እኛን አለቻለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችንን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያዊ ወግ በኢትዮጵያዊ ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይሄዳል ህዝብ ይሄን የነበረ እናንተም በአስራ አንዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይ መዓልቲ አስራ ሁለት ሰዓት ከሞላ በኋላ ማሩ መቼ ያድናል መደርደር መሃላ እኮ ጨፍሩበት ምናችሁ ተጎዳ እነ ሙልጣት ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ነፃነት የጠማው ፍትህ የተራበው ቆመጡን ጨብጦ ምላጩን የሳበው ብድር ያስከፍላል ለበላችሁት ነፍሳት ማወራረድ አለ አሊያም ማጣት የእኒያን ንጹሐን ደም በእናንተ የፈሰሰው በአራቱም ማዕዘን ምድሯን ያለበሰው አዎ የምታጣጡበት ዋጋ ክፍያ አለው እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የሕዝባችንን ደም የምታጠሩበት ክርፋቱ እስኪነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልዩ አበሳ ከአልኮል በበለጠ በደም የሰከረ መች ይገላገላል ነፍሱን ካልገበረ በጭራሽ የማይሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላለው እየዳንስ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የሕዝብ ደም አለ በወያኔ ሳትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተከለ እረ የሕዝብ ንብረት አለ ወያኔ ሳትና አጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎ የሚመልሱ እናማ ወኛና ልታለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዝ እኮ ጨፍሩበት ምናችሁ ተጎዳ እነ ሙንጣት ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝን ይሄን የነበረ እናንተም በአስራ አንዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልፊ አስራ ሁለት ሰዓት ከሞላ በኋላ ማሩ መቼ ያድናል መደርደር መሐላ እናንተን አያርገኝ ዋይ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ
ለምን አይጨፍሩ? ለምን አይጨፍሩ? ወገኑን ሲገሉት ወገኑ ካልከፋው ለምን አይጨፍሩ እስኪሰበር ጣራው?
የሰማዕታቱ ድምፅ ፍትህን ሲጣራ ሰሚ ካላገኘ እልህን ካልሰራ ነፃነት ስንራብ ከጠገብጥ መከራ ለምን አይጨፍሩ አይዘርዱ እስከ ጣራ ወገኑ ካልከፋው ወገን ሲመትሩ ይጨፍራሉ እንጂ ለምን አይጨፍሩ ወገኑን ሲገሉት ወገኑ ካልከፋው ጥቃቱ ተሰምቶት ወኔው ካልነዘረው የእኛ ሞት ለነሱ ፈግና ምላሽ ነው ከገረገር አልፎ ከቤተ ክርስቲያን ገብቶ ሽጉጥ ከገደለ መስቀልን ተክቶ አይነሳባቸው ለምን አዶ ክሬው ያመታት ደም ግብሩን አሁንም ጠጥቶ ከገረገር አልፎ ከመስጊድ ውስጥ ገብቶ ሽጉጥ ከገደለ ቁርአንን ከስክቶ አይነሳባቸው ለምን አዶ ክሬው ያመታት ደም ግብሩን አሁንም ጠጥቶ ለሆዴ እኖራለሁ በአእምሮዬ ፈንታ እናንት ሰውነቴን እኔ እንጀራ ልብላ በሚል ሂሳብ ቀመር እድሜ ከተሰላ ለምን አይጨፍሩ የድንቅነሽን ዘር በቋንቋ ሸንሽነው የእናትን ዘር በአባት ወይንም የአባትን በእናት አሰርዘው አንዱን ከአንዱ ጋራ በተቃርኖ አባድ ነው እኛኑ በእኛኑ ስንገድላቸው ለምን አይጨፍሩ እኛ ቤት ቀንጎሎ እነሱ ዘንድ ተርፎ እየሞላላቸው ሃይማኖት ሲረክስ ወሰን እንደ ዳቦ ዳር ድንበር ሲቆረስ የአገር ህልውና ሞገሷ ሲገሰስ የአገር ቤዛዎች ደም እንደ ውሃ ሲፈስ ወገን በወገን ላይ በሬሳው ሲደንስ ይሄ ካላስቆጣ እምቢም ካላጫረ የደም ስርን በልህ ካላስገታተረ ህዝቡን በመባረክ ፈውሰው ሊያሽሩ መስቀል ካልገሰሰ ካልወጣ ሙዜሩ ይጨፍራሉ እንጂ ለምን አይጨፍሩ ለምን ምክንያትን መጠየቅን ስቶ ቄሱ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሸሁ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሁሌ ካስጨረሰ ጠዋት ማታ ፈትቶ በደም ባህር ሲዋኝ ለምን አይጨፍሩ ዛራቸው ተነስቶ መንገድ አደር ሲሆን ወላጅ ተፈናቅሎ ለብርድ ሲጠበስ በሐሩር ተቃጥሎ ቢላ የሰራበት ቦታውን ተመርቶ ከወያኔ ጋራ ተፈንቃይ ተዋስቶ ልጅ እየጨፈረ ልቅሶውን ካልሰማው ከነሱ ጋብሮ ለምን አይጨፍሩ አይመቱ ከበሮ የወላጆቻቸው የአይንስስት ጮርቃዎች ሲረግፉ ወጣቶች እምቦቃቅላዎች ስንት እናት አባቶች ጎልማሳ አዛውንቶች በሀገራችን ሜዳ ዱር ሜዳ ፈፋዎች የጉራንጉሩ በገጠር ከተሞች በሰው በላው አውሬ ባጋዚ ሲበሉ ወገን ካላመመው ሲመተር አካሉ ለምን አይጨፍሩ አወይ ላሊ አይሉ የወገኖቿ አጥንት እንደ ጌሾ ረግፎ የወገኖቹ ደም እንደ ውሃ አፈሶ ዳር እስከ ዳር በአገር ካፈር ተለውሶ የተገኘው ውስኪ የተገኘው ጮማ በየድግሳቸው ቀርቦለት ሲጋበዝ ከሆነም ያገሳ ሳይመራው ከቀረ ብሶበት ተኮሶ ጥሞት ካጣጣመው ከሆነ ልውሶ ጠግቦ ከተመቸው ወገን እርሙን በልቶ ለምን አይጨፍሩ ከልጅ ጋር ላባት ሞት ቀያሪው ከበዛ ሆድን በነጻነት ሲመቱን ሲረግጡን በጥፊ በርግጫ ሲሰድቡን ሲልጡን ይዘው በግልምጫ ወኔያችንን ይዘው በጥቅም ቁንጥጫ በፍርሃት ቁንጥጫ ሲረማመዱብን ሆነን መወጣጫ አይደለም መሰንዘር መቆጣትን ቀርቶ መልሳችን ከሆነ መዳራት ተነጥፎ የሰውነት ክብርን ለሽልጦ ሽጦ እኛ ጋር ቀን ሲጎል እነሱ ዘንድ ሞልቶ አገሩን ሲገዛ የደፋር ደንቆሮ አዋቂው ከተኛ በፍርሃት ተቸንክሮ አጋሰስ ከሆነ ሆዱን ሊሞላ ድሮ የወገኑን ስጋ መትሮ አስመትሮ ለምን አይጨፍሩ አይመቱ ከበሮ ለምን አይጨፍሩ አይመቱ ከበሮ ይጨፍራሉ እንጂ ጣራ እስኪነቃነቅ ህዝቡ የለበሰው እኛ የለበስነው የሐዘን ከልማቅ ዳግመኛ ላይመጣ ለሁልየም ሲወድቅ ጊዜው ይደርስና አንድ ቀን እስኪወድቅ አዎ የፍራትን ቆፈን ደፍረው ያሸነፉት ሰንደቅ ቅብብሉን ዛሬም ያስቀጠሉት በእነሱ ተገድለው አሁን የሚሰዉት ሰማዕታቱ ሞተው በደም የሚዋዡት ለአፈሩ አፈር ሆነው በመስክ የሚተክሉት ው ጽጌረዳ የአገራችንን ምድር ሞልቶ ሲፈካበት ኢትዮጵያን አስቧት ደምቃም እናይበት አይቀርም መምጣቱ ነገ የምንስቅበት ይህ ነው እምነታችን ተስፋ የማንቆርጥበት
ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወድቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉልህ ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ የአንጎልሽ ነፃነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ተጥኖ ተደምስሶ በአንቺ መልክ አጊጦ ውበትሽን ለብሶ ሐዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሐዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቶ አልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሐዘንተኛ እናቴ ከአንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም ይለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲህ መጨነቅ ከንቱ መዳለል ነው በራስ መሳለቅ ሐዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬ መቤት የህሊና ሀብቴ ቁጥራቸው እጅግ ነው ህልቆ መሳፍርት ወሰን ዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሐዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ ይታየኛል እኔ እምባሽ የሐዘን በፊትሽ ሲለካ ሆኖ ሰመመን ትካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሐዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሽው ትልመ ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሐዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንምቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትሆኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጅ መኝ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሐዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መልአክ ላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፈፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምስክር የኔን ትም ይፈጽም ናደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ፈንታዬን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ተፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ አቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት ሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፍ አውጥቶ ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
አገሬ ውበት ነው ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ
እዚያ ብርሃን አለ ሌሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም አይበርድም አይበርድም አገሬ ጫካ ነው እንስሳ ሰራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጠላት እዚያ ያለ ነፃነት በሀገር መመካት በተወላጅነት በባለቤትነት እዚያ ያለ ነፃነት አገሬ ሀብት ነው። ጎመኑ ስብጮማ፣ ቆሎ፣ ክትፎ፣ ስጋ፣ ድርቆሹ ፍትፍት ነው። ቃሪያው ሙክት ሰንጋ፣ ጠጁ ነው ወለላ። ከኮኛክ ይነጥቃል የመንደሩ ጠላ። እህሉ ጣዕም አለው፣ እንጀራው ያጠግባል። ጭፈራው፣ ዘፈኑ ችግርን ያስረሳል። እዚያ ዘመድ አለ። ሁሉም የእናት ልጅ ነው። ሁሉም የአባት ልጅ ነው። ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው የአገር ልጅ ሲቸገር ገነት ነው ሀገሬ ምነው ምነው የምትደረግ ምነው ለምን እንደት ዘራፊ ምቀኛ ቀማኛውን በዴ ጥርኛ ፈርፈቹ ስንዝር ወሰን አልፎ የተቀደሰውን የአፍሪካ ላይ ደሴት በአገኝ ለማርከስ ጠላት እመኝ እንደት እምብኝ እምብኝ እምብኝ እምብኝ እናትና አባቴ ድኸው ያደጉበት ጥርስ የነቀሉበት አፈር የፈጡበት አገሬ ነው የነፃነት ዋንጫ በቀይ የተጌጠ በአረንጓዴ ብጫ እሾህ ነው ሀገሬ በጀግና ልጅ አጥንት የተቀሳቀሰ ጠላት ያሳፈረ አጥቂን የመለሰ ገነት ነው ሀገሬ አድዋር ነው ሀገሬ ሳሞት ነው ሀገሬ መቅደም ነው ሀገሬ ሞት ይሄዳለው ከመሬቱ ገባ እዚያ ነው አፈሩ የማማ ያባባ ስሳብ ሄዳለው ስሳብ ሄዳለው ብሰበርም እግሬ አለብኝ ቀጠሮ ካሳደገኝ ጓሮ ከትውልድ መንደሬ ገነት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ ገነት ነው ሀገሬ ክብረ ክርስቶስ ደስታ ሺህ ዘጠኝ መቶ ስልሳ ሰባት ዓመተ ምህረት
ቶመሳይ ሾካኮች እንደምን አላችሁ?
በ1992 ዓመተ ምህረት ሐማቱማ ሀበሽኛ በሚል የግጥም ስብስቦቹን አሳትሟል። ስብስቦቹ በ1992 ዓ.ም ይታተሙ እንጂ አብዛኛዎቹ ግጥሞች ከዛ በፊትና በዛን ወቅት የተጻፉ መሆናቸው የታወቀ ነው። መልእክታቸው ግን ሁል ጊዜም አዲስ፣ ምን ጊዜም ሕያው፣ ሁል ጊዜም ጊዜያዊ ነው። በግፍ የገደለ በግፍ የመተረ በንጹሃንም ደም ራሱን ያጠበ ዛሬም ይከረፋል፣ ነገም ይጠየቃል። ፍትህ ካላገኘ የሰው ደም ይጮሃል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያድንለት ይሆን እሱ ራሱን ጥሎ ከራስ ጋር ጨዋታ የዘንድሮ በሽታ ሰሚ ሁሉ ጠፍቶ ተንቆ አበሽኛ ለራሱ ተናግሮ ለራሱ ይመልሳል አላዳምጥ ብሎም ራሱን ይወቅሳል የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ ለአገር ባዮቹ የመጥምቁ አንገት ሲቀላ ሳሎሜ እሱ ኢየሱስ ሲጋለጥ ሲያዝ ይሁዳ እሱ ፀሐይ ስትጠፋ ጨለማው እሱ ገዳይ ሲያጓራ ፎካሪው እሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ የጠቋሚ ጣት ባለቤት እሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ ወኔ ከዳው እሪ ባለበት ያው ጫሂ እሱ ነጥ ባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባልዋለበት በሚከረፋው በግሞች አምባ ቤቱን የሰራው ሁል ጊዜም እሱ ለብሔረተኞች ወያኔ ተንኮለኛ መዝረጨ ብሔረተኛ ጅሉ ሁሉ ተመረዘ ብሔር እያለ ፈዘዘ በየብሔሩም ተደራጀ በወያኔ መርዝ ነሆለለ ወያኔ ተንኮለኛ መርዝ ረጨ ክልል ተብዬ ሰው ሁሉ አበደ ክልሌ ወይ ሞት እያለ የወያኔ መርዝ ግቡን መታ ብሔሬ አስብሎ ጦቢያን አስረሳ ሰውን አጥብቦ እያብላላ ይቅርብኝ መማሩ መማር ከሆነማ አንጎል ደፍኖ መኖር ማወቅ ከሆነማ ህሊና ቢስ መሆን መንቃት ከሆነማ አይን ገልጦ መኝታ መብሰል ከሆነማ የደደቦች ታርጋ መማር ከሆነማ ሀገር ወገን ሽጦ ሰብዕናን መቅሰፍ ማንነትን ክዶ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ በወገን መጨከን በሀገር መጨከን ይቅርብኝ ልደንቆር ይቀር ባልማረው ተማረ የተባለው ሰው መሆን ካቃተው ምን ያስገርማል ምን ያስገርማል ግጥሜ ቢጨልም ዘፈኔም ለቅሶን ሐዘኔን ቢያጅብ ምን ያስገርማል ፊቴ ቢከፋ መሳቅ ተስኖኝ እንባን ብቀዳ ምኑ ይገርማል ቀጭን መሆኔ ፍርሃቴ ተርፎ ቢጠፋ ወኔ ምኑ ይደነቃል ስደት ቢያሰኘኝ ባላገር ሆኜ ሀገር የሌለኝ ምን ያስገርማል ቢጠፋ አዝመራ ተምች በአገር ሞልቶ ስጋም ሲበላ ምን ያስደንቃል ውሸት ሲበዛ ስንጥቅ ምላሱ ሀገር ሲሞላ ምን ያስገርማል ሀገር ብትጠፋ ጠባቂ ዜጋ ትንሽ ትልቁ እያንቀላፋ ሰው በሌለበት ኮከብ በአገር ዘንቦ አርፎ በትከሻ ሽንጥሮው ለጻድቅ በከተማው ውሻ ሁሉ ልብ ሲከፈት የሞላው ጥቀርሻ ኮረኮንቹ ፍቅር የእንክርካዱ እርሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልም አሳዳጅ ትውልድ በገፍ ሲጨፈጨፍ ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታ ባፍንጫ በዙሪያ ጥር ሆኖ የሽቶ ፋብሪካ ቄራ መሃል ገብቶ ሊማልሞ ልቦች በአገር ሁሉ ፈልተው መሪ ኮከብ ሳይቀር ከሰማይ አውርደው ከብርሃን ንክኪ ያለውን አውድመው ተንፏቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ መጨማለቅ መበርከት ተወዶ ከእንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ላዝማች ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ መናኛው ተወዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገን ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ንብ የሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራወዝ ከመቃብር ገብቶ አጉል መፈራገጥ የሰውነኝ ሽወዳ ሰዎች በሌሉበት ሰብዕና ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍርሃት ቢያስውጠኝ ምንኛ በጠቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ቡትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰብ ይሰራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወት ያለቃ ነፍሴን ከቶም አልሸጥ የመጣ ቢመጣ ሀቅ ሽፍታ ሆና ገብታ ምድረ በዳ ቤት ያላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን እየፈራ አያግኘኝ አለች። ለጉልበተኛማ ጠበቃው ብዙ ነው፣ ለባለስልጣኑ ደጋፊው አሸን ነው። ሀቅ ገብታ ኖራ ከጎስቋሎች ጎራ የሚሰማ ታጣች ብትጮህ ብትጣራ። ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ። ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማፌዛቸው። ረሃብን የረሳ ጥሜት የዘነጋ ቅማድን የረሳ ትኋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ላገር አብቁኝ አለ። የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ስከቶስ እስከ መቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግታዋ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥቅጥቅ ካለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ አይኔን ጨፍኜ ሁሉ ታየኝ ታጓጉል ህልሜ እውነት መሰለኝ። እግዜር አሰረብን በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምቢኝን ረስተን ለምቢኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትዕግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከምላስ ለጥፈን ይህም ጥፋት ሆኖ መዓት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ ረሃብ ስንት ቀን ይፈጃል? ረሃብ ቀጠሮ ይሰጣል?
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል፣ ድሮ ይባላል፣ ይዘለዝላል፣ ይከትፋል።
ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላ ሆድ ዕቃ ደርቆ ሆድ ሲራብ ተሟጦ አንጀት በአንጀት ሲሳብ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው
ላይችል ሰጥቶት ለሚያስችለው ስንት ቀን ነው ስንት ሌት ነው?
የማዕዱ ወዝ ሳታጥጥ አድባሩ አብዳ ሳትፈረጥጥ ጥንብ ሳይተርፋት ሜዳ አይጥ የቤት ድመት ሳታማምጥ
በእመቤቷ አስከሬን ብካይ እሷም ዋይ አንጀቷም ዋይ ዋይ ውሻውም በጌታው ስጋ ላይ ቸነፈር በጣለው ሲሳይ አይ ስንት ቀን ትሆን የራባ ዋይ
እስቲ እናንተ ተናገሩ ተረባችሁ የምታውቁ
ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት ቀጠሮ ይሰጣል እልቂት ስንት መዓልት ስንት ለሊት
ጥንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ
ፈጣረ ሞጣ ክናፋቱ አንዣቦ በመቅሰፍት እግሩ
አንደበት ተርፏችሁ እንደው ሳትነግሩን ከምትቀሩ ካስቻላችሁ ተናገሩ
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል
ትንፋሽ ስለምን ምሳትል ቀጠሮ ይሰጣል ረሃብ ለስንት ቀን ለስንት ያህል
ስንት ሰዓት ነው የራብ አቅሙ
ለእኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ
እንጂ የኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል
ቃሉማ ያው በዘልማድ ይነገራል ይለፈፋል ይተረካል ይዘከራል ይደጋግማል ይተቻል እንጂ እንኳን ጠባዩንና የራብ ዕድሜውን የት ያውቃል
እና የምታውቁ ንገሩን እውነት ራብ ስንት ቀን ፈጃ
በጣራ አፋፍ ላይ ያለ ሰው ራብ እንዴት ነው የሚያዛልቅ ለስንት ቀን ቀን ይሰጣል አንደበትክን ሳይሸመግግ
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ
ጥንባንሳ ሊጭር ሳይመጣ ጥንቦሽ ከጎጆ ሆጣራ
እንደ ፍካሬ ኢየሱስ ቃል በጣር መጽሐፍን ሳትጠራ
አንደበት ሳለህ ተናገር የምታውቅ የራብን ነገር
አስከሬንህ ከየጥሻው ተርፎ እንደው ሳይቀረቀር ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር
ቆሽታሮ ሳይፈረፈር ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር
የወድ ነገር ስንት ያቆያል ቀጠሮ ይሰጣል እልቂት ስንት መዓልት ስንት ሌሊት
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ እስቲ እናንተ ተናገሩ ተርባችሁ የምታውቁ
ስንት ያቆያል ስንት ያዘልቃል እውነት ረሃብ ስንት ቀን ይፈጃል ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል
በሰዎች ጌጥ አጊያጭ
ከዘለዳው
ለሰው ሲሉ መሞት፣ መጎዳት፣ መሰዋት በመሆን ሲለወጥ ለግል ህይወት ድሎት በእድገት አይን ታይቶ በመሰልጠን መንፈስ በግለኝነት ደብር በከርቤው ሲታጠን በሐሰት ሲወደስ ብዙ እንደተረዳን ብዙም እንደገባን በሐሰት ወሬ ጥምጥም ያወቀን መሰለን። በህዝብ ስልጣን ላይ ስናዝ ያለ ሀፍረት ስንነጥቅ፣ ስንሰርቅ፣ ስንቀማ የሰው ሀብት የተፈጥሮ ድንበር የማንነታችን ሲፈርስ ደረባው በገዛ ስራችን መጪው ሁሉ ነገር ድብልቅልቅ ማለቱ ነገር መቀየሩ ሊጠፋን አይችልም ሕግ ደንብ መሻሩ አበባዬ ፍቅሬ እያሉ ከላይ ውስጡን በእንቁጣጣሽ በቁመና ጣይ ሸሽጎ ሰውሮ የሆድን በሆድ አበባዬ ፍቅሬ ብሎ መቀለድ ጠፋች ሲላት ጠላት እንዳደይ አበባ ድንገት ብቅ ስትል ከምን ጉድጓድ ልግባ የሚል ከጂ ታጋይ ትግል አታውቀውም ነውና አስመሳይ ለሰው ደስታ ነው ምድርን ልታስጌጪ ቆይተሽ ቆይተሽ ጠፍተሽ የምትመጪ ብሎ ማለት ትቶ ሞታለች እያለ ህዝብን አሳስቶ እንደ ምናፍር ከመሰሎቹ ጋር አሉባልታ አውክቶ ትግል ነጻነቴ ባልተገራ አንደበት ሲቦጫጭቁሽ በለመደጃቸው ሲቀነጥሱሽ መጣች ቀረች ሲሉ በሐሰት ወሬያቸው ታላቢ ሊያበዙ ሰው ሲያደናግሩ በጎፍላ ምስላቸው አራት አይናነትሽን ደብቀው ሲጓዙ በትደርሺ ጊዜ ደንዝዘው ፈዘዙ አይችሉም ሊደምቁ ሊያምሩ ባንቺ ወርቅ በመዳብ በነሐስ አፈር በመስረቅ እንደ በለሱ አዳም እንደዋጠው ከጉሮሮው ላይ ነው ሌባ የታነቀው። የገላጋይ መንጋ ገለል ሲል አፈናው የበላውን ሁሉ መጥፋቱ አይቀሬ ነው። ሕይወት በምድር ላይ ምድርም በሰዎች ላይ ጥገኛ ሆነው ለብቻ ተጉዞ ለብቻ ተራምዶ መድረስ ዘበት ነው። ሰው ለምድር አፈር ምድርም ለፍጥረቱ የተሰጡ ሆነው እኮ ነው ሰብል አጥፊው ተውሳኩ መብዛቱ። ሰው ለማንነቱ መታወቂያ ሲያድል አሞራና ቁራ ከየት ክልል ይባል? አራዊት እንስሳው ከይዞታው ውጪ መቼም ሆኖ አያውቅም በሰው ወርቅ አጊያጭ። ትግል ከልብ ነው በህዝባዊው መንደር እዩኝ እዩኝ ማለት አያሻም ለተግባር። እንደዚህ ነው ትግል ድምጽን ጥፍት አርጎ ውስጥ ውስጡን ጠላትን ቀይዶ ሰንጎ ወሬ ሳያበዙ ሳይሞዳመዱ ከህዝብ ጠላት ካዋዢዎች ማዕድ የማዋዣ ምሳ ሳይበሉ እራት ቆፍጠን አርጎ ሞትን ትግል እንደዚህ ነው መሻት ነጻነት በእውነተኛ ፍቅር ከድሃ ወግኖ በራሱ ቃል ኪዳን በህዝቡ ተማምኖ የማይበርድ ትግሉ በጠላት ልፈፋ በውሃ ክለሳ በወሬ በዛቻ ፍሙ የማይጠፋ ቀንዲሉ በትውልድ የተቀጣጠለ ጥርዥ ብርዥ ማይል ተግቦግ ያላለ በብርድ የማይጠፋ በሙቀት ያልጋለ ትግል ማለት ይህ ነው ለሐቅ ለእውነት ፍሞ ያልከሰለ የህዝብ ጠላቶች አንገትን ሊያስደፉ ትግልን ሊያኮላሹ ቢጥሩ ቢለፉ ኢህአፓ ወተት ነው እንደ እርጎ የተናጠ አጓትም አሬራ ቅቤና አይብ ሆኖ ጠቃሚውን ይዞ ቆሻሻን የለየ ብንፋሎት አትኖ መምጫው አይታወቅ የሚባልለት ኢህአፓ መንፈስ ነው የትግል ጽናት።
Thank you.